ሄሎ ሰላም ጤና ይስጥልኝ ቤተሰብ ሰላም ነኝ እባክዎን ልቁ
ከፊት ተዋውቀን ነበር እንትን አላለኝም ወደ ቴሌቪዥን አልገባልኝም እሺ ቤተሰብ ቁጥር የደወልክበት ነው አይደለም
አይደለም ልንገርሽ ቁጥሩ እሺ ንገረኝ ዜሮ ዘጠኝ አስራ ሁለት አስራ ሁለት ዜሮ ሶስት ዜሮ ሶስት አርባ አምስት ዘጠና ስድስት ይቅርታ አርባ አምስት ዘጠና ስድስት
አልሰማሁም የመጨረሻውን ንገረኝ ዘጠና ስድስት ዘጠና ስድስት እሺ የመቼ ነበረ ትናንት ማታ እ
ትናንት ማታ
የብሩ መጠን ንገረኝ እ ሁለት የብሩ መያ ላቺ ብር አዎ።
ውስዶ ነው አይደለ አዎ።
እሺ አስራ ሁለት ዜሮ ሶስት አርባ አምስት ዘጠና ስድስት ወደሚ ቴሌብር አካውንት ቁጥር
በዛው ቁጥር
ሌሊት ነው እንዴ እንትን ያልከው አዎ።
አይደለ አዎ፣ አዎ።
already balanced ነው የሚለው የገባው አዎ።
ገብቷል ኦ፣ already ስለዚህ balanced ነው አሁን- የሚለው status ላይ እ- ማየት ከቻልክ አንተም ማየት ትችላለህ withdraw request ላይ ማለት ነው የ withdraw request ላይ ሌሊት እ፣ ስንት ሰዓት ላይ መሰለሽ? ሀያ ሶስት ሰዓት ከአምሳ አምስት ከአስራ ስምንት ደቂቃ ይላል። ኮንፊርሜሽን ይፈልጋል ከእናንተ
ኮንፊርሜሽን እስቲ አ፣ ዛሬ አይተዋል ወይስ ሳታየው ነው የደወልከው?
አሁን ያየሁት ነው ማውራሽ
እስቲ አብዴት አድርገውና ይኸውልህ ኦልሬዲ እዚህ ባላንስድ እንዳለ ነው የሚያሳየኝ እኔ ወይስ እ፣ ከዛ በኋላ ያወጣኸው ሁለት ሺህ ብር አለ ደሞስት ሪሰንቱን ነው አይደል እየነገርከኝ ያለው አይደለም። ከዛ በኋላ ያወጣሁት አለ
ኦኬ ፔመንት አይዲውን ንገርሽ።
ኖ ቆይ ችግር የለውም አንዴ እ፣ የፈለኩት ነው፣ እሺ?
የመጨረሻ የትላንቱ ሶስተኛ ዊዝድሮ ሚስቴ- አለ ብዙ ስለነበረ ነው አንዴ እሺ።
ጠብቀኝና
ከመጨረሻ ሶስተኛ ስጥል ነው
እሺ ሰይድ ስጦታው ነው ወደ አዎ።
ሚሊዮን ብር አካውንት አስራ ሁለት አስራ ሁለት ዜሮ ሶስት አርባ አምስት ዘጠና ስድስት ሄሎ ወይ እሺ ከቤት ቤት አካውንት ወጪ ሆኗል። እሺ እና ከሂደት ወይም ደግሞ አሁን ሂደት ላይ ነው። ከደቂቃዎች በኋላ ይገባልሃል። በቻፓ ስለሆነ ነው ይችላሉ። ትንሽ ታገስና ከተወ- ከተወሰነ ደቂቃ በኋላ ይገባልሃል። እሺ ተደወልክን፣ አመሰግናለን። መልካም ቀን ይሁንልህ ደንበኛችን።